ጤና ይስጥልኝ ቴስ የበረራ መረጃ ማዕከል እባክዎትን ምን እንርዳዎት?
ሀገር ውስጥ በረራ ትኬት ፈልጌ ነበር።
እሺ ይቻላል። ከየት ወዴት ነው Hello የፈለጉት?
ከአዲስ አበባ ወደ ኮምቦልቻ ከአዲስ አበባ ኮምቦልቻ።
እ?
ለመች ነው የፈለጉት? ቀኑ ዛሬ ካለ ዛሬ መመለሻ ሐሙስ
ዛሬ ሂደው ሐሙስ
እ?
ዛሬ ሂደው ሐሙስ አንድ ሳምንት ነው ዛሬ ዘግይቶ ነው ዘመናታል በመጨረሻ በረራ ዛሬ ካለ ይኸውና፣ እሺ።
ከዛ ሐሙስ መመለሻ
እሺ ለአንድ ሳምንት ነው የሚቆዩት እዛ ለአንድ ሰው ነው
ለአንድ ሰው ሳምንት አይሆንም፣ ሐሙስ ነው።
እሺ እያየሁት አንድ ደቂቃ ይጠብቁኝ እሺ የ- ምንም አይነት በረራ እያሳየን አይደለም ዛሬ የሚነሳ በረራ ሙሉ አልቋል ቀን ቀየር ሄዱ የለም ዛሬ እ?
አዎ የዛሬ በረራ ካለ የለም እንትን ታደርግልኛለህ።
ምን እሺ
ነገ ለነገ ሌሎች እስኪ ልፈልግና ካገኘሁ okay፣ ካላገኘሁ ደግሞ እ?
ለነገ ምናምን ቀን flexible ከሆኑ ይሉት
okay እሺ፣ አመሰግናለሁ።
እሺ ተደውል አመሰግናለን መልካም ቀን
እሺ